ጤና ይስጥልኝ በስፖርት በኩል ልርዳዎት?
ይሄ create an account የሚል ላይ ተመዝግቤ ያው register የሚል ሲነካበት እንትን ያመጣዋል። the phone number is already used ይላል።
እሺ login የሚለው ላይ ይገቡና
እ
ስልክ ቁጥሮን ካስገቡ በኋላ ከስር forget password ትላለች። እሷን እሺ።
ይጫኗትና አዲስ ይቀይሩ፣
አዲስ ሊቀየር ማለት ነው።
ፓስወርድ እንዲቀይር። አዎ
እሺ